እዛ ጋ ወረፋ ሲዝሽኝ እዛ ጥግ ጋ ቆመ። የሆነች ልጅ ምን ታስረክባለች? ሄሎ ሄሎ ሄሎ ሰላም ጤና ይስጥልኝ አብርስን የተደራችሁ አለ እግዚአብሔር ይመስገን።
አልሐምዱሊላህ እም።
እ፣ ሰሞኑ ማሽን መተን እ፣ ሲም ምናምን ተቀይሮ ነበር።
እሺ
አሁንም እ፣ ያንን ነው እንትን የሚያወጣው ምንድን ነው
ምን የሚያወጣው
እ፣ ምን ይላል መሰለሽ እም፣ እ፣ እንትን ምን ዩአር ደብሊው አር ዋርኒንግ ፍሮም ኤአር ሲኤ ዘ ፊዚካል ዳታ
ሲም ካርድ ገዝተህ ነበር?
ገዝቼ አምጥቼ ተቀይሮ ተሰጥቶኛል።
እሺ
ተቀይሮ ተስተካክሎ ተሰጥቶኛል። አሁን ያው ያንን ነገር አሁንም ደገመው። ምንድን ነው ችግሩ?